ጤና ይስጥልኝ። ጠብሰንብሎ
እናት እርጉዝ ምጥ መጥቶብን ነበር። ጤና ጣቢያ እንድታደርሱልን ወይ የሆነ ሆስፒታል
የት የት ነው የምትደውሉ?
አ- አርባ ስልሳ ኮንዶሚኒየም ብርጭቆ
እንጂ ብርጭቆ አርባ ስልሳ ኮንዶሚኒየም ኦ የኛ አምቡላንስ ያለው መገናኛ ነው። ከመገናኛ ነው የሚመጣው።
ሌላ ቦታ የትም የለም። እሺ አማራጭ ስልኮች ትሰጭናለሽ እናት? የምንጠቀምበት ካለ እ ዘጠኝ ዘጠኝ ሰላሳ አምስት እሺ፣ ዘጠኝ ሰላሳ ዘጠኝ ሰላሳ ወይኔ ዘጠኝ ሰላሳ አምስት
ሄሎ
አቤት እናት ዘጠኝ ሰላሳ ዘጠኝ
ዘጠኝ ሰላሳ ዘጠኝ አዎ እሺ